ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት
እንዴት ነሽ? እህቴ ሰላም ነው?
እ ሰላም ምን ልርዳህ?
ኦንላይን ኳስ እንትን ብዬ ነበረ እየተጫወቱ እሺ።
ነበረ እሺ እና ምልክት አያሳይም። win የተደረጉ ጨዋታዎችን እሺ cashier code ኡን ትነግረኛለህ?
አረንጓዴ ወይ ቀይ እንትን አያሳዩም።
እሺ።
ማለት ገና ነው ጨዋታው፣ ግን የተወሰኑ ጨዋታዎች አላለቀም?
ተጀምረዋል። አላለቀም፣ አዎ፣ ገና ነው። አንድ አራት ጨዋታ ተደርጓል። ብዙ ነው አልቋል እሱ?
የሞላው፣ ግን አያሳይም። አራቱ አልቋል።
እሺ cashier code ኡን ትነግረኛለህ? check ላድርግልክ።
cashier code ID የሚለው ነው ወይስ መጨረሻ ላይ cashier code አለች እቺ የሚያርምበት
ያረንበት እንትን ምትን አለች ቀን ምናምን የተጻፈበት ስልክ ቁጥር እ፣ የታረመበት የሚታይበት አላ ውጤቱን
ኮስ ላ ከሱ ላይ መጨረሻ ላይ አለች ካሸርኮድ የምትል ቁጥር ብቻ ያዘች።
ካሸርኩት ካሸርኩት እንጂ ካሸርኩት የሚል ነገር የለም። እሱ ከወደ ኮፒ- ወይ ስክሪንሾት አድርገህ ቴሌግራማችንን ታውቋለህ
ቴሌግራም አላቆምም እ፣ ወይ እዛ ላይ ትልክልናለህ። ልንገርክ ዜሮ ዘጠኝ ግን ዜሮ ሶስት እንትን የምን ይሆን እህቴ ID ብሎ ዘጠኝ X ምናምን የሚል አለ።
ፊደል ያለው ሳይሆን አንድ ስምንት ፊደል የምትሆን ቁጥር የሆነ barcode ነገር አለ። እቺ ውጤት የምታይባት ከሷ ስር ላይ cashier code የምትል አለች።
ትንሽ የለውም። እሺ screenshot አድርጌ ስላከው ታዲያ በቃ ልንገርክ ቴሌግራማችንን በምን ላክ? ስልክ አላችሁ ወይስ በምን ልላክ?
አዎ ቴሌግራማችንን ልንገርክ እሺ ቁጥሩን
ዜሮ ዘጠኝ
እሺ ዜሮ ዜሮ ዘጠኝ ሶስት
ዜሮ ሶስት
አርባ አራት
እሺ
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አሁን አዎ።
ገብቼ ልጻፍልሽ?
አዎ screenshot አድርገህ ላክልኝ።
እሺ አሁን ያወራሁሽ ነኝ ብዬ ልላክ እሺ ይሻላል?
ፌቨን ብለህ ወይ ላክበት አብረን።
ፌቨን ልበልሽ?
አዎ እሺ እሺ እህቴ።
እሺ መልካም ምሽት። እሺ